ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ሄሎ
አቤት ጤና ይስጥልኝ።
ተነስልኝ የት እ ከዶክና real estate ነበር የምደውለው። ሱራፌል አካሉ እ?
እባላለሁ።
ድምፅ አይሰማም ከዶክና real estate ነበር የምደውለው።
ድምፅ አይሰማም
hello አይሰማም።
ምን ምን- ከየት ነው ከዶክና real estate ነበር የምደውለው። ሱራፌል አካሉ እባላለሁ።
ድምፅ ምንም አይሰማኝም ወይ ቆይተህ ደውል ምንም ወይ አይሰማኝም።
እሺ ግን እሺ እየነዳሁ ነው ኦኬ እሺ እሺ